ትወዳለች ዛሬ ባለ ጤና ይስጥልኝ።
ሰላም ጤና ይስጥልኝ። እንዴት ቤት ነው?
ዩዘር ብሎከር አድርጎብኝ ነበር። ትናንት አስተካክለንላት ብላችሁኝ አሁን አላስተካክለም ተስተካክለም ትሞክረው።
የት ነው? የት ሾፕ ነው?
አዎ የኔ ነው። ወልዲያ ማን?
ሰቷ
እሺ። ዩዘር አምራ ብሎ- ላሳ ስምንት ከሽሯ
እሺ። ጽፈህልናል ቴሌግራም ላይ እ፣ ልላክልሽ።
አምራዊ ሰላሳ ስምንት ካሸሯ ነው አ፣ ምንድን ነው? ኦኬ ችግር የለውም። እሺ፣ እሺ ቼክ እናደርግላለን። እሺ እሺ አ፣ ሎክ አድርጓል።
ሳፍቶኝ ነው።
ካሸሯን ነው አይደለ?
አ፣ እሺ አይላል።
ሰውተኝ እንዳይሄድብኝ ናፍቶኝ ነው። እሺ፣ እሺ።
እሺ እሺ